ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን። ከ ChipChip ነበር የምደውልዎት።
እሺ ምን ልታዘዝ?
እ፣ ይቅርታ ቲማቲም order አድርገው ነበረ።
አዎ
እ፣ ሌላ customer ገብታ ነበር እርስዎ ጋር ማር የምትባልና አዎ እ፣ መውሰድ ይፈልጋሉ product ኡን እና ብሩን ይመልሱላታል። እሷ አንድ ኪሎ ገብታ ነበር በስህተት።
ትናንትና ከ customer service ኣችሁ ተደውሎ ለእሷ refund እንዲደረግ ቀሪውን አንድ ኪሎ ደግሞ እኔ እንድከፍል የ customer service agent ኣችሁ አማክሮ ነበረ። ክፍያውንም ፈጽሜ screenshot ልኬው።
ኦ ልከዋል።
አዎ እሺ customer እሺ፣ support በሚለው ቴሌግራም ላይ ያገኙታል።
Okay እሺ፣ እናመሰግናለን በጣም እሺ፣ መልካም ምሽት።